የተለያዩ ስፖርት ነው ባኮ የምንለዳ
አረ withdraw አድርጌ ብሬ ያው እስካሁን አካውንቴ ላይ አልገባም።
አካውንቴ ላይ አልገባም።
አዎ
ቴሌግራም ላይ ልከዋል።
አላኩም አላኩም።
ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
ለማን ነው የምልከው?
ምን አሉኝ?
ለማን ነው የምልከው?
ቁጥር የያዙ ለእኛ ቴሌግራም ነው የሚልኩት፣ ወደ እኛ ቴሌግራም እሺ
ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ሰላሳ ዜሮ ስምንት ዜሮ ስድስት እሺ ዜሮ ስድስት አዎ መጨረሻ ዜሮ ስድስት እሺ እሺ